Hello ጤና ይስጥልን።
እግዚአብሔር ይመስገን።
ቅዱስ ገብርኤል ጀነራል ሆስፒታል ነው።
የግል ስልክ ነው። እዛ ነው የምሰራው። እሺ፣ ምን ነበረ?
እሺ፣ ከአሪፍ የአሪፍ POS ማሽን ነበር የደወልኩሎት ደንበኛችን።
እሺ፣ POS ማሽኑ ላይ ምናልባት ያጋጠሙት ችግር ካለ ለመጠየቅ ነበር።
ብዙ ጊዜ ኦፕሬሽን ላይ ልጆች ደግሞ ተስፋ ልጅ ምን አለ ተቆራረጠ ምናምን ኦፕሬሽን ላይ ያሉትን ልጆች ደውሉ ብዬ ባለፈው ስልክ አገናኝቼ ነበረ። እኔ management ነኝ እና እሺ፣ ደንበኛችን እዛ ብትደውሉ more efficient የሆነ መልስ ሌላ ታገኛለህ።
ስልክ ሊሰጡኝ ይችላሉ ማገኝበት አሁን off ስለሆንኩኝ እጄ ላይ ወይ እንዳገኘኝ ተቆራረጠ ይሰማታል?
ደውላለሁ።
እሺ፣ ደንበኛችን